ሄሎ ጤና ይስጥልኝ።
ስናስልኝ እንዴት አደራችሁ?
ሰላም እግዚአብሔር ይመስገን።
ይቅርታ አንድ ኢንፎርሜሽን ልጠይቅሽ ነበረ።
እሺ።
ከሰራችን ይኸውልሽ ለሰርቪስ ተብሎ ሄዶ ነበረ ወደ ሲኬት ፖስት የሚባል ማለት ነው።
የት?
የሲኬት የሚባል ፖስት ትማሽ ወደ አቢሲኒያ ህንጻ ጋር ያለ እዛ ነበረ የገዛን። አቢሲኒያ ህንጻ እዚህ ቦሌ መድኃኒዓለም አለ አይደል?
እሺ እኛ ጋር ነው። የት ነው ድርጅቱ?
እናንተ ጋር እናንተ ጋር ነው። እናንተ ቦሌ መድኃኒዓለም አይደላችሁ?
ቦሌ መድኃኒዓለም ነን። አዎ።
አዎ የኔ ቆንጆ፣ አሁን እናንተ ጋር ቆይቶ ትናንትና መጣ ተደወልኝና መጥቼ ወሰድ ነው ማለት ነው። አሁን ልክ ተ- ተሳካክቼ ለመቁረጥ ስፈልግ አልሰራል።
ምን ሆኖብሽ ነው? የት ምንድነው አካባቢ?
የሚለኝ መሰለሽ device information የሚል ያመጣብኝና ልክ password admin password password ካስገባኝ በኋላ ልክ information ጠየቀኝ። device information አለና የ POS type ሽ ምንድን ነው connection type ምናምን ብሎ ጠየቀኝ። አሁን እሱን ቲኬ ማሽን ነው፣ ተንቀሳቃሿ ናት፣ manual ዋ ማለት ነው አይደል?
የ- ከ desktop ትናንትን ያለች ናት የድርጅት ናት።
ከኮምፒውተር ጋር የምትገናኝ ናት።
አዎ አዎ ከኮምፒውተር ጋር የምትገናኝ አዎ ከኮምፒውተር ጋር የምትገናኝ እሺ፣ ያው ቲዲቢው ማሽን ነው፣ ቀንዳሙ ነው፣ እ እ እ ይሄ ቲዲቢ ነው። እንደ ሱፐር ማርኬት ያለው ከፊት ለፊቱ ከሱፐርማርኬት አዎ የራሳችን በ desktop አድርገን በሱ ነው የምንጠቀመው። ራሳችን እንትን አድርገን በራሳችን desktop ግን እንትን ናት። ያው እንደ እንደ ሱፐርማርኬት ናት።
ትንሽ ውሃ ሰማያዊ ናት ወይስ የትኛው አይነት ነው? ሞዴሉን ማየት እፈልጋለሁ። እኔም ሞዴል እንዴት አድርግ በምን ሽላክ ብሽ ሌላ ስልክ አለ ቴሌግራም አድርጌ ፎቶ ላስችላክሽ ነው።
ቴሌግራም ላይ ላኪልኝ፣ ስልኬ ልንገርሽ።
እሺ እንግዲህ እሺ ዜሮ ዘጠኝ እሺ ሀያ ስድስት እሺ ሰባ አምስት ሰባ አምስት ስልሳ ስድስት ስልሳ ስድስት ዘጠና ስድስት ዘጠና ስድስት እሺ በቃ በዚህ ላክልሽ ና ላኪልኝና እደውልልሻለሁ ወይ ደውይልኝ አንቺ።
እሺ እደውልልሻለሁ። እሺ እሺማ እሺ